ጤና ይስጥልኝ። ዲስኮርድ አባኮ ልርዳው?
ቴሌ ብር ነው?
አይደለም፣ ሁሉ ስፖርት ነው የደወሉት።
አዎ ባለፈው የሆነ ብር ገልቼ ነበረ እሺ እና ማለት አሳልፋለሁ ብዬ ከዛ ግን እስካሁን አል- እምቢ አለኝ። ወደ ወደዛ ወደ እኔ አልመጣም። ቆርጦኛል።
withdraw ነው ወይስ deposit ነው? withdraw
deposit ነው እንጂ deposit በቴሌ ብር ነበር ያደረጉት?
አ- አ- አይደለም። ይሄ ምን አሁን የመጣ የሆነ application አለች አይደል? ካቻ app ናት ምናምን ነው።
ምንም በሚለው ካቻ አዎ እሺ፣ ካቻ- ከካቻ የተላከሉትን message በቴሌግራም ይላኩልን።
እሺ ቁጥር እና ያዙኛ ነው ቴሌግራም ቁጥር አለኝ። ዜሮ ዘጠኝ ሰባ ስምንት ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት አዎ
አሁን ላክላችሁ።
አዎ